ሄሎ ቤርሳቤ ነኝ አቤት ቤርሳቤት ምግብ ቤት አልታዘዘም ኦርደር እና ኦርደር ነበር ንገር ምግብ ቤት አልታዘዘም
ስንት ነው ኦርደር ነበር እሺ
ስንት አልከኝ ሀምሳ ሶስት ሰማንያ ሁለት
ሀምሳ ሶስት ሰማንያ ሁለት አዎ
ሀምሳ ሶስት ሰማንያ ሁለት አይደለ?
አዎ
የሞተር order አይደለም አይደለ?
አሬ ሞተረኛ አይደለም
ማን ነው ስምህ?
ልዑል
ልዑል ሀምሳ ሶስት ሰማንያ ሁለት ነው ያልከኝ አይደለ?
አዎ የቅድሙ የትሆነው ነው እንዴ? ልዑል ማን ነህ ባቢ?
ልዑል ባቢ
የትሆነው ነው?
ኧረ አይደል የእንትን ከ Oscar Chicken የሚነሳው ወደ ፒያሳ የሚሄድ Oscar Chicken ነው። እስኪ እሺ ቆይ check ላድርገው። አዎ ተቃራኒ አይደለም። ሄብሮን የት ነው ያለው? በይው ሄብሮን የት ነው ያለው? በይው ገባኝ። ሄብሮን የት ነው?